Hello ጤና ይስጥልን።
ኧረ ይስጥልኝ።
Donkey Tube ነው ምን ልርዳዎት?
እ፣ እንትን stand up comedy የሆነ ዋጋ ማወቅ ፈልጌ ነበር።
okay VIP አንድ ሺህ ብር ነው። normal አራት መቶ ብር። VIP አንድ ሺህ ብር ነው። normal አራት መቶ ብር።
በምን ደግሞ መቁረጥ የምንችለው?
ም፣ በ link እንልክሎታለን። ካልሆነ በአካል መጥተው መቁረጥ ይችላል። እስከ ዘጠኝ ሰዓት ድረስ ትኬት አለ።
የት ነው?
ኢንተርኮንቲኔንታል ወይም አዲስ ኢንተር ሌክዠሪ ኦፊስ።
እሺ፣ እሺ።